hello hello ጤና ይስጥልኝ።
ይስጥልን።
እግዚአብሔር ይመስገን። ተድላ አምቡላንስ።
አዎ ተድላ አምቡላንስ።
እሰይ እግዚአብሔር ይስጥሽ። እ፣ ከዳኑ ነበር የምንደውለው።
እሺ ባለፈው የደወልኩልሽ porter ዋሲሁን ነኝ።
okay። ምን ነበረ?
ምን አለ መሰለሽ ከዚህ ከዳኑ ቦሌ አዎ።
Pioneer CT scan አስነስቶ መምጣት።
ከዳኑ ቦሌ Pioneer ቦዲ። እሺ ስንት ነው ዋጋው?
Pioneer calculate አድርጌ እነግርሃለሁ። case ኣቸውን ትነግረኛለህ የ patient ኡን
እሺ case ኣቸው ምን- ምንድን ነው ስብራቱ? ምንድን ነው?
ኦክሲጂን ይጠቀም።
ኦክሲጅን አይጠቀምም።
እሺ ምን ስብራት ነው?
ምን normal stable ነው።
stable ናቸው።
አዎ አዎ okay ስብራት ምናምን የለም። ለ- ለምንድን ነው ማለት case ኡ ምንድን ነው?
CT scan scan ይነሱ ነው። ምኑ የተደረገበት?
ጋር ነው ስብራቱ? ስብራቱ ጭንቅላቱ የጭንቅላቱ disease brain CT ነው የሚነሳው።
brain ነው።
አዎ እሺ በቃ እነግርሃለሁ፣ እደውልልሃለሁ። calculate አድርጌ እሺ በቃ ግን አሁን ላኪልኝ። ሳንቲሙ ችግር የለብሽ።
እደውላለሁ።
እሺ እሺ